ቤት ሰላም ጤና ይስጥልኝ። ሽኮት ምን ልርዳ?
መጥቼ ነበረና ቢሮ ምኑ ጋር እንደሆነ ፈልጌ
እሺ፣ ወደ ገርጂ ነው ልደታ ነው ልደታ ልደታ ከፍተኛ ፍርድ ቤት የለም እኮ ቤቱ ጋር እኔ ቤት ነው ቢሮ የሚገባው ባንክ ጋር በቤተ ክርስቲያኑ ፊት ለፊት ነው ወይስ ፊት ለፊት ነጭ ህንጻ ትናንሽ ነጭ ህንጻ ትናንሽ መስኮቶች ያለው የለም።
እ እዛ ጋር ያለሁት እኔም እሺ በቃ ሽያጭ አማካሪዎች አኑ ወጥቶ እንዲቀበሉ እናደርጎታለን ደውለን።
እሺ እሺ እሺ